ጤና ይስጥልኝ ማሪ ባባ።
ጤና ይስጥልኝ። ሰላም ነው? እግዚአብሔር ይመስገን። እንትን ፈልጌ ነበረ ዳማስ መኪና
ዳማስ
እ
ዳማስ ነው ያለን።
አዎ አዎ።
እዚህ ነው ያለን። ዳማስ እንኳን አሁን ላይ የለንም ነበር።
ዳማስ የለም።
አዎ ኤቭሪ ነው ያለን። ሱዙኪ ኤቭሪ ነው ያለን።
ሱዙ- ሱዙኪ
ኤቭሪ ነው ያለን።
ዳማስ በቅርቡ አይመጣም።
ይመጣል፣ ሰሞኑን ይመጣል፣ ይገባል። ሰሞኑን ይመጣል አባት።
እን- እና የዋጋውን ዝርዝር አሁን አታውቂውም?
አዎ ሲገባ ነው የምናውቀው ዋጋ።
የትኛው ዳማስ ነው የሚገባው?
ሲገባ ነው የምናውቀው አባት። ቫኑ normal ሲገባ ሲገባ ነው የምናውቀው።
እሺ በቃ በዚሁ እደውላለሁ። እሺ እሺ